ሄሎ
ሄሎ ወይ እንዴት ነው አለን አለን።
አለን እሺ ቢዳርክ?
አዎ አዎ ሁሉንም ነው ሶስቱንም ሁለት ሁለት ነው ሁለቱን አንዱን እምቢ ብሎ ነው
አይ አንዱ አንዱ ምንድን ነው አላወቅኩም አንዱ
አንዱ ከአለም ገና ከአለም ገና ወደ መቀሌ አንድ order የመጨረሻ order እሱ ነበር።
አ አ እሱ ዋጋ አልተስማማም ስላልተስማማን ተው እም?
ዋጋ አልተስማማንም ነበር ነገሩ
እሺ እም፣ ዝም ለዛ ብለን ነው?
ልናርገ
እ፣ አልሄደም ጭነቱ ገና ነው።
ምናልባት እኔ እንጃ ሂዶ ሊሆን ይችላል Okay እሺ በቃ ለሁለቱ request ላርግና አዎ አዎ Confirm አርግልኝ።
እሺ እሺ እሺ thank you እሺ